Hello. ሄሎ አቤት
ሄሎ ሄሎ አይሰማም
ይሰማል።
ምን እስኪ ይህንን ቲኬት አይዲውን ይልኝ እስኪ ይሄ ቲኬት አይዲ የሚለው ፋይቭ ሰቨን ፋይቭ እንዴ ባርዲ መስመር ላይ ጠብቀኝ
ኖቬምበር ሀያ አምስት በትክክል እይ- አልታረመም። አቤት ሄሎ
ወዬ እሺ፣ ጤና ይስጥልን። በጣም ጥሩ።
እ እ እሺ፣ ምን ነበር ጥቂት ነው?
አዎ ቲኬት አይዲው በሀያ አምስት ንገረኝ።
ቀን ነበረ November ሀያ አምስት ቀን እሺ፣ ወይ አላረመው ወይ ደግሞ ይብስ አላረገው እሺ፣ cashier code ኡን ንገረኝ። የትኬቱ
cashier code ኡ
እሺ፣
ID ው የሚለው ና አ ID
ሀምሳ አምስት መቶ ከታች ሰባ ከታች ያለው ማለት ነው።
እ?
ከታች ቁጥሮች አሉ አይደለ? cashier code ብሎ ከ barcode ኡ ታች
አዎ እኔ ያን አለም እንትን አደለው እሺ ቆይ እስኪ ደግሜ ሄደው እየገባኝ አይደለም ምን እንደምትል በቃ አንዱን ንገረኝ። እሺ፣ ከላይ ሀያ digit ID አለ ፊደል እሺ ቁጥርም ያለበት አምስት መቶ ሰባ አምስት አምስት መቶ
ሰባ አምስት እሺ፣
ዲ እሺ፣ ሶስት ሶስት ሲ
ዲ ሶስት
ዲ ሶስት አውርም ሲ ሲ እሺ፣
ስድስት ዘጠኝ ስድስት ዘጠኝ
ሲ አንድ ሲ አንድ ኤ ዜሮ
ኤ ዜሮ
ሀምሳ አራት ሀምሳ አራት ቢ አራት ቢ አራት ስምንት ሺ አራት መቶ ሰላሳ
ስምንት ሺ አራት መቶ
ሰላሳ
የመስ ጨዋታ ነው።
እ የ November ሀያ አምስት
ያሁን ያለፈው ወር ማለት ነው።
አዎ ያለፈው ነው እኔ አሁን ነው check እያደረኩ ያለሁት ግን ት- ትኬት ID ው ልክ አይደለም። አም- እኔ ልንገርህና ንገረኛ ሀምሳ ሰባት አምስት ሀምሳ ሰባት አምስት ዲ
ሶስት ሲ
ሶስት ሲ ስለ ሲ ሶስት ሳይሆን እ፣ ሶስት ቁጥር ሶስት እና C አ፣ ከዛ ስልሳ ዘጠኝ
ከዛ ስልሳ ዘጠኝ ሲ አንድ ኤ
አንድ ኤ C አንድ A አይደለ?
አዎ C አንድ A ዜሮ አምስት ከዛ አራት B
ከዛ አራት አራት አዎ አራት D አራት ስምንት
አራት D ነው እንዴ?
አዎ እሺ። አራት D አራት ስምንት እሺ
አራት መቶ ሰላሳ አራት መቶ ሰላሳ አዎ
አዎ፣ የሆነ ነገር ተሳስተናል። ወይም እስኪ cashier code ኡን ንገረኝ። ትኬት አዎ እኔ አይዲው እንጃ ልክ በቃ አይደለም።
ተውት አዎ እም?
ምንድን ነው እንደዚህ ተውት ወይ ነው ትኬት ID ው ልክ አይደለም አባ ይኸው ጽፌ ያው code- እየሞከርኩልህ ነው።
እዚህ ላይ ማየት ትችላለህ።
ያለውን እየነገርኩህ እኮ ነው
ከታች የለም cashier code የሚል የለም። ቁጥሮች ስድስት ቁጥሮች የላ- የላቸውም አባዬ cashier code የሚል የለም ከታች።
አዎ የለውም አላየሁም እኔ እም።
እ፣ እሺ እሺ፣ ዲት ትንሽ ጠብቀኝ፣ እሺ፣ አንዴ።
ውስጥ ገብቼ ነው እያየሁት ያለሁት እሺ፣ እሺ፣ እሺ፣ ቆይ አንዴ። እሺ፣ እሺ፣ አሁን check አድርገው ተስተካክሏል። እሺ፣ መጥቶልኛል ትኬት
ምን ላድርገው ታዲያ
ትኬቱን አሁን check አድርገው አስተካክዬ እልሃለሁ። እንዲታረም ነው አይደል የፈለከው?
አዎ በቃ አሁን ወይ ታርሟል።
ይታረም ወይ ምን ይሁን ታዲያ የለም እኮ ምንም የለም እኮ አሁን check አድርገው፣ refresh አድርገውና check አድርገው። አስተካክዬዋለሁ። እሺ፣ አሁን እ፣ እሺ ያው ለጠለጣችሁን እሺ ብቻ እሺ፣ አሁን